ሄሎ ጤና ይስጥልን አራዳ ማር ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እንዴት አሉ?
እግዚአብሔር ይመስገን።
ከአሪፍ ቤት ነበር የምደውልሎት።
እሺ
POS machine ኦትን ላለፉት ተከታታይ ቀናት ተጠቅመውት አያውቁም እና በ POS machine ኡ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበር።
እ፣ okay እስኪ አንድ የታሰሩትን ላናግራቸው።
እሺ መስመር ላይ ጠብቀውታለሁ።
ሄሎ
ሄሎ ወየ እ፣ ያስቸግረናል እየሰራልን አይደለም። ባለፈው መስራት ተካክሎ ነበር ያለውን እንኳን እንጠቀም ብዙ ካሰሮች እንደዚህ አሉ።
okay አሁን ተስተካክሏል ማለት ነው።
እ፣ አልተስተካከለም። ከተስተካከለ በኋላም ያው ነው እያስቸገረን ነው አለ።
ምን ነበር የሚያስቸግሩት?
እ፣ connection error ይለናል።
connection error እ፣
restart አድርገው ሞክረውት ነበረ።
እ፣ እሺ ልሞክርና ላሳውቅሽ maybe discount ካልተደረገ እሺ መልሼ ደውዬ ጠይቆታለሁ።
ይደረግልሽ።